Hello? ሄሎ
አይሰማም? ሄሎ መጣ ሄሎ አሁን ይሰማል
ሁሉ ስፖርት ነው አዋቁም ልርዳዎት
እ ሁሉ ስፖርት በስንት percent ነው የሚሰጠው?
ምን አሉኝ?
ሁሉ ስፖርት ነው አይደለ?
አዎ
እ betting በስንት percent ነው የሚሰጠው? ሁሉ ስፖርት agent ለመሆን ነው።
እ agent ለመሆን ከ marketing ክፍል ጋር ነው የሚነጋገሩት። ልመዝግቦትና እነሱ ይደውሉልዎታል። የት ነው መውሰድ የፈለጉት? የት አካባቢ ላይ?
ሲዳማ አካባቢ
ሲዳማ እም፣ ያው፣ ልዩ- ልዩ ቦታ አለው ስሙ?
እም፣
ልዩ ቦታ ስሙ
እ ልዩ ቦታውን እኔ አላውቀውም። እ አሁን እ እያጣራሁ ስለሆነ እዛ market ስለሚያስፈልግ ነገር contact አድርገው መጀመሪያ።
እሺ፣ ስልኮትን ይስጡኝ።
እሺ ዜሮ ዘጠኝ እሺ፣
እ ዜሮ ስድስት ዜሮ ስድስት
ሰላሳ አምስት ሰላሳ አምስት
ሰላሳ አንድ ሰላሳ ሶስት ሰላሳ አንድ ሰላሳ ሶስት አዎ
እሺ፣ እንደውልልዎታለን። ያለውን ነገር ከእነሱ ጋር ይነጋገራሉ። ሄሎ